ሰላም ጤና ይስጥልኝ። ችፕ እባክዎ ምንድን ነው?
ሰላም ቆየሽ። ተደውሎልኝ ነበርማ
ኦኬ። ያልመጣልህ ሽመልስ ያልተቀበሉ ፕሮዳክት ካለ ማለት ነበር ነበር እሱማ ሐሙስ ነው ምናምን የተጠየቀ እኮ ነው።
ኦኬ። እሱን ነገሩ ማለት ነው። ድንች፣ ቀይ ስርና ቲማቲም፣ ሽንኩርት
አዎ፣ ያቅ- አራት አይተን አዎ፣ አዎ፣ ሳሪሳና ከዛ ደግሞ ዛሬ እ እ?
ሳሪሳና
አዎ ሳይሳን ዛሬ ደግሞ ሁለት አይተን okay። አይ ቼክ የቆ- አድርጊው እስኪ። አይ የቆ- እንትን መሆን- የቆየውን check እናድርግ ብለን ነው እንጂ የዛሬ ችግር የለም። ነገር ይወጣል
አዎ እኮ አንድ ላይ እንዲመጣ ብዬ ነው።
እንዲመጣልታል ችግር የለም። እሺ እሺ እሺ thank you መልካም እሺ።